ሰላም ያስጥልኝ ችርችር ሄሎ ሄሎ ሄሎ አቤት
ሰላም ነው።
እግዚአብሔር ይመስገን አላ ከትላንት ወዲያ አዝዤ ነበርና አልመጣልኝም። ምን ሆኖ ነው?
ምን ነበር ያዘዙት ቲማቲም፣ ድንች እና ካሮት
እስኪ ስልክ ይነግሩኛል ዜሮ ዘጠኝ ሰላሳ እሺ ዜሮ አንድ እሺ አስራ ሰባት አስራ አምስት አስራ ሰባት አስራ አምስት ፍሬ ጓደኞች
ቲማቲም ድንችና ሽንኩርት ነው ያሉኝ የት ነበር location የሞሉት አያት ጣፎ
okay እስኪ ትንሽ ይጠብቋቸዋል ይቅርታ ዛሬ ብዙ order ይዘው ወጥተዋል እና
እነሱ ይሄ ይሄ የሚወጣ ነው ወይስ ገና ነው?
አዎ የወጣ ነው ትንሽ ይጠብቋቸውኝ እስኪ
አልደወሉም ግን እስካሁን።
call እንትን ካልመጡ ይደውሉልን መልሰው አይ የበሰበሰ ነገር እንዳትልኩ። ይህ መኪና ላይ ተጭኖ ውሎ አድሮ ምናምን እንዳትልኩ።
አይ እንደዛ አይደለም እንደዛ አይ አይደለም።
እንደዛ እየመጣ ነው። ገብቶሻል? አ?
አዎ ልክ ነው እትኝ አይ አዎ አስተካክል ለምሳሌ ለምን መሰለሽ አሁን ለምሳሌ የኛ ትላንት ነበር መምጣት ያለበት ከቆሻ ትላንትም ይዞር ሲዞር ዛሬ ይዞር ሲዞር ነገ ያመጣልኝ ነገር ላደረገው እዛ በፌስታል ታሽጎ ትክክል ነዎት ግን እ፣ ትላንትና የወጣ order እራሱን አይደለም ዛሬ የሚያወጡት እም፣ ሌላ ተመዝኖ ነው የሚወጣው ወይ አለ ብቻ ለማንኛውም comment ትንሽ ይጠብቋቸው እስኪ ለማንኛውም እና ጠብቃቸዋለሁ አዎ፣ ግን ያው ካልመጡ ነገር- ይደውሉልን መልሰው ይህ እንደዚህ አድሮ ምናምን መኪና ላይ እንትን ብሎ ምናምን የበስ- እንትን ያለ ቼክ የለም።
አዎ check ያድርጉት እዛው ጋር የተበላሸ ከሆነ ችግር የለም እኔ እንቀይራለን የለውም አሁን ችግሩ እኔ ብኖር መልሰዋለሁ። ሌላ ልጆች ናቸው የሚቀበሉ ገብቶሻ።
አዎ እንደዛ ደግሞ ዝም ብለን የሚቀበሉ እንጂ አዎ አይ የተሻለ ነው የሚመጣው እሺ እሺ እሺ